ጥላዬ ድበልሽ ጥላዬ ስሚ ከለላዬ ደኔው ሽታቱ ተሰምቶሻል ወይ? ድበልሽ ጥላዬ ድበልሽ ጥላዬ ልሽ ከለላዬ ደኔው ጉዳቱ ተሰምቶሻል ወይ? ኧረ ከለላዬ ድረሽ ወደ ላይ አልቻልኩም ናፍቆቶ ነይልኝ ጥላዬ ጥላዬዋ ቆሚው ተመልከች ጥላዬዋ ይው ሰውነቴ ጥላዬዋ የሌላት አገር ጥላዬዋ አይንጠሽ ጉዳቴ ጥላዬዋ ባንቺ ፍቅር በርታ ጥላዬዋ ካልዞርካች ይቻለ ጥላዬዋ እንግዲህ ተረታው ጥላዬዋ የኔ ያቀባቻል ኧረ ከሎላዬ ድረሽ ወለላይ አልቻለም ናፍቆቱን ብቸኛው ገላይ ኦሆ አልችል ስላለኝ የኔ ሰውነት ተጎድቷል ጎኔ በብቸኝነት ከእንዴት ከሻዬ እኔ ቻለው ስላሴ በሰው ለሰው መውደቁ ሆነ አየሁት በራሴ እባክሽ ድረሽልኝ ሆድ ያንቺን አልከድም የፍቅር ባንደስ የሰላሜ ገዳም ኧረ ደማማዬ ኧረ ደማማዬ ልሽ ደማማዬ ልሽበት መንገድ ተመለሽ ጥላዬ ልሽ ከለላዬ ኧረ ደማማዬ ኧረ ደማማዬ ልሽ ደማማዬ ልሽበት መንገድ ተመለሽ ጥላዬ ልሽ ከለላዬ ድበልሽ ጥላዬ ድበልሽ ጥላዬ ልሽ ከዘላዬ እንደኔው ክብቀቶ ተሰምቶሻል ወይ? ድበልሽ ጥላዬ ልበልሽ ጥላዬ ስሚኝ ከዘላዬ እንደኔው ጭንቀቶ ተሰምቶሻል ወይ? ኧረ ከለላዬ ድረሽ ወደ ላይ አልቻልኩም ናፍቆቶ ነይልኝ ጥላዬ ጥላዬዋ ባሳብ በመከራ ጥላዬዋ ሰው ባዘናይዘ ጥላዬዋ ሆዴን ነተጋለ ጥላዬዋ አልቻለም የኔ ጥላዬዋ ልቤ ባይነሳሽ ጥላዬዋ ፍቅር ባይመክር ጥላዬዋ እስቲ አይነሽን እንኳ ጥላዬዋ ባይኔ ልመልከት ኧረ ከለላዬ ድረሽ ወለላዬ አልቻለም ናፍቆቶን ብቸኛው ገላዬ ኦሆ አይከብድም እንዴ ኦሆ ሲጠራ ቃሉኝ ማን ይሽረዋል ፍቅርን ካካሉ በምን ቀን አይቼ ከበምን ጊዜ ለቀን ከሁል ጊዜ ገዳነ የማይወጣ በቅ ምን ፈልገሻለሁ ምናፍቅ ያልጎዳ በአገሩ ቃጣው እገባለሁ ገዳም ኧረ ገዳማዬ ኧረ ገዳማዬ እሽ ደማማዬ ቤት ሲበት መንገድ ተመለሽ ጥላዬ ደማማዬ ነሽ ደማማዬ የሰማች አይመስሎሽ አስር ሺህ ጥላዬ ነሽ ደማማዬ ወዴት መጪ ደስተኛ ቤት ኖሪ ጤነኛ ስትሄጂ ማምረኛ ወዴት ገርቦች አወጣ ወዴት ያገኝሽ ደስታ ሲለየሽ ደስታ ወዴት መጪ ደስተኛ ቤት ኖሪ ጤነኛ ስትሄጂ ማምረኛ ወዴት ገርቦች አወጣ ወዴት ያገኝሽ ደስታ ሲለየሽ ደስታ ሲያገኝሽ ደስታ ሲለየሽ ደስታ ስትኖሪ ጤነኛ ስትሄጂ ማምረኛ ሲያገኝሽ ደስታ ሲለየሽ ደስታ ሲያገኘሽ ደስታ ሲለየሽ ደስታ